ሌሎቻችሁን እንትን አላልኳችሁ።
ሄሎ ሄሎ፣ ጤና ይስጥልን በሽታ ቤት አብሮ ግን ሰላም ነው አለን አለን፣ ሰላም ነው።
አለን እንትን ፈተና ለምትኝ የነበረ እና ለባካችሁ እ?
እና ስልኬ ዝግ ነበረ ትላንት።
ኦኬ፣ ተደውሎልህ ነበር?
አይ ደውላችሁ ናችሁ የመሰራ
ኦኬ፣ እስቲ ቆይ አንዴ አንዴ ጠብቀኝ። እሺ ሄሎ ሄሎ እ፣ እንትን ተጠ- የተደወለላቸው ልጆች አሉ። እሺ አንተ ካልተደወለልህ አልተጠራም ማለት ነው።
okay እሺ አይ ስልኬ እንትን ካለ ስልኬ ዝግ ስለው ነበረ እንትን ወርቼ እንድታደርግ አይ እየደወልልህ ነው። ዛሬም ክፍት ቢሆን check እናደርጋለን፣ ግን ችግር እንትን ተጠርተዋል። already መጥተዋል ልጆቹ።
እሺ በቃ እሺ